hello hello
hello አቤት ሰላም ጤና ይስጥልን
አብነት ጋር ልውረድ እንዴ?
እ አዎ አብነት ጋር
እ?
አዎ አዎ አብነት የሚወስድ አብነት የሚወስደው መንገድ አቤት አቤት ሰባተኛ ጋር ልውረድ እንዴ?
እ አብነት የሚወስደው መንገድ የለም አብነት ወደ አብነት የሚወስደው መንገድ ምን አልከኝ?
ዋናው ፍርድ ቤቱ ጋር
አዎ ዋናው ፍርድ ቤት ይሄ ልደታ።
አዎ
hello አቤት አቤት ወ- አዎ ልደታ ልደታ።
ዋናው አዎ አዎ ልደታ መርካቶ ፍርድ ቤቱ ጋር አዎ አዎ እዛ ጋር ወይንም ገ- መርካቶ እሱ ጋር ገበያ ነው ማ- እንዴ?
አዎ መርካቶ ገበያ ማዕከል የለም እሺ አይ ብዙ የገበያ ማዕከል ስላለ አ